ሄሎ ወይን እንዴት አደርሽ?
እግዚአብሔር ይመስገን አለ እኔ የምልሽ ማ- ማሽኑ warning for ERCA ይላል እና the fiscal data እም።
does not transfer ይላል to እሺ እ ኔትወርክ ነው እማዬ እሺ እማዬ እና ምን ለ- በቃ ደብተሩንና ማሽኑን ገቢዎች አሳውቀሽ ይዘሽ ትመጫለሽ። ወዲያው ተስተካክሎልሽ ትወስጂዋለሽ። በድርጅትሽ ስም ማለት ነው። ንግድ ፈቃድና TIN ና ማመልከቻ ጽፈሽ እ፣ ቴሌዎችን ትጠይቂያቸዋለሽ። የ cash register SIM card ለመግዛት ነው ትያቸዋለሽ።
እ እ እ?
የ cash register SIM card SIM card ትያቸዋለሽ።
አ ቴሌ ሄጄ ነው ቴሌ ሄደሻ አብዛኛው ቴሌዎች ስለማያውቁት ማሽንሽንና ደብተርሽንና እሱን ይዘሽ ትመጫለሽ።
አ ቴሌ ሂጅ- ለመጀመሪያ አንቺ ጋር ከመምጣቴ በፊት ቴሌ ልሂድ
እ
አንቺ ጋር ከመምጣቴ በፊት ማሽኑን አሳ- አሳይቻቸው
አይ ሄሎ ወይዬ ወዬ
ምን አልሽኝ ሄሎ እናት ወይዬ
ንግድ ፍቃድሽን TIN certificate ሽን original scan scan ስለሚያደርጉ ንግድ ፍቃድ እ TIN ና ማመልከቻ ይዘሽ ትሄጃለሽ የት እና ቴሌ ውክልናለሽ አዎ ቴሌ አይ እኔ ነኝ ራሴ ነኝ ባለቤቱ ነኝ እ ባለቤቱ ነኝ ባለቤቱ ነኝ ራስሽ በስምሽ ነው ንግድ ፍቃዱ አዎ አዎ በቃ ንግድ ፍቃድሽን TIN ሰርተፊኬት ማመልከቻና መታወቂያሽን ይዘሽ ሄደሽ scan scan ነው የሚያደርጉት እሺ የት ቴሌ ቴሌ ቴሌ እሺ።
ቴሌ ቤጅ እና ንግድ ፍቃድ ይጠይቁሻል። TIN ና ንግድ ፍቃድና TIN ና ማመልከቻ PLC ከሆነ ደግሞ ማህተብ ድንገት ሊጠይቁሽ ይችላሉ ደብዳቤው ላይ እና መታወቂያሽንም ይዘሽናል እ በ- አንቺ ጋር እዛ ሄጄ
እኛ ጋር እዚህ መተሽ ግዢ ማሽንሽን ይዘሽ ነይና ወደ እናንተ ጋር ተስተካከል- ልግዛ በቃ ነይ አዎ ማሽንሽን ይዘሽ ነይ ስንት ነው?
ደብተሩን።
ስንት ነው ማየ ምኑ
እ፣ እንትኑ የምንድን ቴሌ ሂጂና ያልሽኝ hello እናት ወይዬ እናት አልተግባባንም እንዴ እየተስማማን ነው
እ እ?
ማሽንሽን ይዘሽ ነይ ደብተርሽን ይዘሽ ነይ አልኩ